ጤና ይስጥልኝ። ሁሉ ስፖርት በኮ ምን ልርዳዎት?
ሰላም ነው። እና
እግዚአብሔር ይመስገን። ምን ልርዳዎት?
እንትን አራት ሺህ ብር ወደ ቴሌብር ልኬ ነበርና ከዚህ ከሁሉ ስፖርት እሺ
እና እዛ ገቢ አልሆነም። ቴሌብር ስደውላቸውም እኛ ጋር የደረሰ ብር የለም ዘጠና ሰባት ብር ብቻ ነው ምናምን አሉ። ከዛ በኋላ ላኩት ነበር።
እሺ ቴሌብር ወደ ቴሌብር ሌላኩት።
አዎ፣ ወጪ ያደረኩት እሺ እ የሁሉ ስፖርት account ዎ ላይ ግቡና ያስተላለፉበትን successful የሚል ያገኛሉ። transaction history ውስጥ እሱን አሃ።
screenshot አድርገው ቴሌግራም ላይ ላኩልን።
okay። የምን ጋ ነው የማገኘው እሱን?
more የሚለው ሲገቡ transaction history ያገኛሉ።
okay። እሺ።
ቴሌግራማችን ያውቁታል።
አይ አላውቀውም።
ያዙ እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት
እሺ አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት እሺ። በዚህኛው ስልክ ነው የምልከው።
አዎ እዛ account ላይ ስገባ more የሚለው ላይ ገብቼ ነው transaction ምናምን የሚል ያማርጠኛል።
አዎ ያማርጦታል።
እሺ እሺ እና